ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አብ ይስጥልኝ።
ምንድን ነው ስልካችሁ አይሰራም?
አ የሚብሉት ነበር እ እ? አድራሻችሁ የት ነው?
እ
አድራሻችሁ የት ነው?
የትኛው ነበር የፈለጉት?
እንትን እዚህ ልደታ ምናምን ሆነች ምን ነው ልደታ ፍርድ ቤቱን አወቁት።
አውቃለሁ።
ከዛ ከፍርድ ቤቱ ነጭ ህንጻ ላይ መርካቶ የገበያ ማዕከል የሚል መስኮት መስኮት ያለው ground ላይ አለ።
እ? እ? እ?
ከፍርድ ቤቱ እንደተሻገሩ ማለት ነው።
ተሻግሮ ፊት አዎ ለፊት አዎ፣ ነጭ ህንጻ ላይ መስኮት መስኮት ያለው ፊልም ስን መርካቶ የገበያ ማዕከል ነው የሚለው።
የገበያ ማዕከል አዎ ልደታ ወይን ፊልም ስቶን ቢላቸው እዛም ያሳዩታል።
ወ- በፊት ለፊት ነው በፍርድ ቤት ፊት ለፊት በፍርድ ቤቱ ፊት ለፊት ከዛ ነጭ ህንጻ የለም ከአዋሽ ባንክ አጠገብ ወይም እ፣ ሰራሽ ባንክ እሱ ግን አሁን ፍሊንቾን ብት- ማንም ያሳዩታል። ወይም መርካቶ የገበያ ማዕከል ቢሏቸው
ስንተኛ ህንጻ ላይ ኑር ህንጻ ማለት ነው።
አ፣ በቃ ከኑር ህንጻ ግን ትንሽ ወደ ላይ ከፊል አ ከኑር ህንጻ እንትን ነው ይታያል። ነጭ ህንጻ ነው ይታወቃል። መስኮት መስኮት ያለው ወይም ወጥ እንዲቀበለው ታደርጋለሁ ችግር የለውም። እ፣ አያችሁ እሺ፣ እ ግራውንድ ላይ ናችሁ?
ምን አሉኝ?
ግራውንድ ላይ ናቸው ወይ?
አ ግራውንድ ላይ ነን ከ- ቡና ከምታፈላ ፊት ለፊት
እሺ፣ ማን ልበል ስሞትን ይቅርታ።
ችግር የለውም። እዛ ስደርስ እነግርሻለሁ።
እሺ እሺ እሺ